ጤና ይስጥልኝ ቻፕ
ጤና ይስጥልኝ hello ይስጥልን ምን እንርዳዎ
ብር ብር አስተላለፍ ነበረ እንዴት ነው ማግኘት የምችለው ወደፊት በቻፕ ማለት deposit
እ
deposit ነው withdraw
ማለት ከአሁን በፊት ከአሁን በፊት እንትን ብዬ አላውቅም፣ ግን በስህተት ነው ወደዛ የተላለፈው።
ቴሌግራም ላይ ያለውን በስህተት የተላለፈ የሚታየውን message ቴሌግራም ላይ ይላኩልን። እሺ
ብሩን የተላለፈውን
አዎ፣ ቴሌግራም ላይ ስልክ ቁጥር ልስጦት ዜሮ ዘጠኝ ስልሳ
hello
አቤት ስልክ ቁጥር ልስጦት እና ቴሌግራም ላይ ያዋሩን።
እሺ
ዜሮ ዘጠኝ ስልሳ
ዘጠኝ ስልሳ
ስልሳ ሰባ ሁለት
አርባ ሁለት
አርባ ሁለት
አርባ ሁለት
ሰባ ሁለት
ሰባ ሁለት
አዎ እንደገና
እሺ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
አዎ ቴሌግራም ላይ ያዋሩ።
እሺ እሺ እሺ እናመሰግናለን።